ያሳልፋል። እም
ሄሎ ሄሎ
እ አገኙት እ አገኙት ወይ
ምን አላገኘችም። ገና ይፈልጋሉ። ነገ እስካሁን?
ብለዋል። በቃ እንትን እንትን ደብተር የጻፍንበት እዛ አስገብተነዋል። ለመደበቅ እዛ የሆነ ክፍል ውስጥ ደብቀውታል። እዛ እንዴ ምን አስደበቃቸው?
ቀላቅለው እ ሰው እንዳይሰርዝ ምናምን ነው።
አይደለም እም እንትን የቀበሌዎች ሲመጡ ዘይገባ የለም okay ቀላቅለው እዛ አስገብተውታል።
እም ግን ስልኳን ብትሰጪኝ ደስ ይለኛል።
ቆይ እያልኳት እንትን አለች። ደግሞ ለማናገር ራሱ እንትን አይደሉም። ስልክሽን ስጭኝ እላታለሁ። አይ የእንትናን ተቀበይ የኔ ስልክ screen ኑ ፈሷል ምናምን ትላለች።
እሺ ከአለም ተቀበይ።
ለአለም አክሊሉ- ደውዪላትና አናግሪያት።
እሺ በቃ ለእሷ ደውልላታለሁ።
እሺ።
እሺ